hello አቤት።
ፈትያ መልሼ ደወልኩ።
እሺ check እያረኩሎ ነበር driver እና ወደ ዘነበ ወርቅ ለሚመጣ driver አስተላልፎሎታል እያመጣሉት ነው።
በቃ እሺ፣ አመሰግናለሁ።
ስልክ ቁጥር ልንገሩት የ driver ኡ እሺ ልቀበል። እሺ እሺ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ አስራ አንድ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ
አርባ ሰላሳ ዘጠኝ አዎ ሶፊያ ነው።
ሶፊያድ
አዎ በቃ እሺ፣ አያውቀዋለሁ። ችግር የለም።
በቃ እሱ ነው ይዞሎት እየመጣ ያለው ይረከቡ። ሌላ የቀረው product ምንድን ነው ዛሬ ያልወጣው?
እ ዛሬ ማወጣ አቮካዶ ነው። እሱ ነገ ነው delivery።
አቮካዶ ነገ ነው። ስለዚህ ማታ ላይ ደውለው ያሳውቁ። ይቅርታ location የአቮካዶውም እንደዚሁ እንዳይወጣ ባልደራስ እንዳይወጣሉት
እሺ ማታ ላይ ደውሎ አስራ ሁለት ሰዓት አካባቢ እዚህ ቦታ ይምጣ ብለው ያሳውቁ።
እሺ እሺ፣ እሺ፣ መልካም ቀን።